Eric Adams. Euh,
hello hello.
Hello ከቤት ቤት አቤት።
ሰላም ነው?
ዋው ምን ደውላችሁ ነበር? ዳኒ ነኝ። እሺ፣ ፖይሰን ላገናኝ ጓደኛዬ ነው።
እሺ።
እሺ አሱ አሱ ተደውሎ ሄሎ
ሌላሽ አቤት አቤት አለው አለው እ?
ትኬቱን እያየሁት ነው እና ሁለት ነጥብ ሀያ ስምንት ወር ነው አይደል? እሺ፣ አይሰማም?
አሁን ይሰማል።
እሺ፣ total ወደ ሁለት ነጥብ ሀያ ስምንት ነው አይደል?
ምን እንትኑ ትኬቱ
ሁለት ሀያ ስምንት ሀ እሺ፣ ወዱ?
ምንድን- አዎ፣ ምንድን ነው ችግር የሆነው?
ማለት ወደ ወደ አካውንቱ አልገባም ብሩ ብሩ አልገባልኝም ነው?
እዚህ ላይ አረንጓዴ ሆኗል፣ ግን ብሩ ወደዚህ አዎ፣ ዊን ነው አልገባም።
ትኬቱ፣ win ነው win አ፣ ትኬት። እሺ፣
ብሩ ወደ አካውንት አልገባም። በዚህ ቁጥር በዚህኛው ሳይሆን በዜሮ ዘጠኝ ስልሳ ሶስት ዜሮ ዘጠኝ ሰማንያ አምስት ሰላሳ አምስት የሚለው ማለት ነው የሚገባው በዚሁ ስልክ ነው።
እ?
በዚሁ ስልክ ቁጥር ነው የሚገባው።
በዚህ አሁን በደወልኩልህ
አዎ፣ በቆረጥ አካውንት በተንትን በሚል አዎ እኮ በሱ አዎ አዎ
አይ
check እናድርግ። እያየሁት ነው። አንዴ ጠብቀኝ። መግባቱን አለመግባቱን check ላድርግ።
ዘጠኝንና አስርና አምስት ባንድ ነበር
አስር ቁጥር የእሱ ነው የአንተ አስር ቁጥር ፓኬጅ ይሞልታ ነው አስር የሚለው credit መኖር አለበት።
ሄሎ ሄሎ፣ ካሜራ
ገብቶልሃል እኮ አላየሁም። አካውንት ላይ
ኧረ የለም አልገባም። ሌሎች ሌሎች ብሮች ገብተዋል፣ እሱ ግን አልገባም።
እሺ፣ screenshot ላድርግና አሁን እንትን እዛ የተጻጻፍንበት ላይ ልኬዋለሁ። ያው እሺ፣ በቢጫና በቀይ ያለው ማለት ነው
ሄሎ ሄሎ ወይ? ሄሎ ሰላም ነው?
አለን አለን። እሺ፣ ወጥተሃል እንዴ?
አይ እኔ ሌላ ነኝ።
እሺ፣ አይ አ- ገብቶልታል። እሺ፣ አካውንቱ ላይ እሺ አይ እኔ የምልህ ከ- እዚሁ ብዙ ነን የምንጫወተው እና እናንተ ይህ ከዲቴሉ ላይ የሚጠፋው እ፣ ለምንድን ነው? አንዳንድ ሲሰራው እና ረዘም ያለ ጊዜ ከዛ ላይ ከብዙ ዲቴሉ ላይ ይጠፋል።
ምኑ ነው የሚጠፋው? የኳስ ትኬቱ ጨዋቶቹ ነው?
አዎ ይሄ ትሰራለህ መደዳ ሶስት አራት ትሰራና እም።
ከዛ ውስጥ አንዱ ወይ ሁለቱ ይጠፋል።
ለምን ዝም ብሎ
አንተ አዎ ዝም ብሎ ማለት እ፣ አያርመው ጠፍቶ ታገኘዋለህ። አሁን አንድ ረዥም ጥቂት ጠፍቶብኛል ከዚህ
ኧረ ይገኛል። ችግር የለም። ስልክህን ንገረኝና ማግኘት ትችላለህ። ሌለ ገብቼ ትኬቶች ናቸው አይደለ?
አይ በእንደዚህ በስልክ ነው የሚጫወተው።
እኮ በስልክ አካውንት ላይ ስትጮት ትኬቱ አይኖ የቆረጥኩት አይኖርም ነው አይደለ? ሀሳብ አ ቆርጥ ቆርጣለህ። ከዛ ከተወሰነ ቀን በኋላ እየታረመ እየታረመ ሄዶ የሆነ ሰዓት ላይ ይጠፋል።
አዎ፣ አይ አይጠፋም፣ ይኖራል። እንትን ነው አዎ።
ቀ- ቀን ማስገባት አለብህ። አሁን ለምሳሌ አ፣ የዚህ ሳምንት ቆርጠህ ከሆነ ለምሳሌ አ።
ልክ ሳምንት ሲያልፈው ይጠፋል። እዛው እንትኑ ላይ አታገኘውም። የወር ታደርገዋል።
ኦ
በማርዘም አ፣ ቀኖች እሺ፣ አዎ፣ እንደዛ ነው።
ባረዘምኩ ቁጥር ይመጣል።
እሺ፣ ዳኒ thank you በጣም ችግር የለውም። እሺ፣ የአሁኑ ገብቶለታል በለው። እሺ፣ ወይም ደግሞ ይጻፍልኝና ይሄ አዲሱ message ኣችን ላይ አለ እዛ ላይ ልክልካለሁ screenshot።
እሺ፣ በጣም አሪፍ እሺ፣ እሺ፣ አስ እናመሰግናለን።
ገብቶሃል? እሺ፣ ታሪክ ነው።
አይ ደግሞ